hello ስዩም ወይ አባ እሺ ከፍቷል አሁን እሺ ፔና አዎ ሁለቱም ሰርተዋል አ አንደኛው shop አንደኛው shop ነው አሁን የምትቀረን እዛ እንሂድና እናስተካክላታለን እሺ ኔትወርክ ግን አሪፍ ነው አስዩም ምክንያቱም አዎ።
እንዲህ ያን ነገር ብዙ ጊዜ የሚቆየው ኔትወርክ ሲሆን ነው normal እኛ አዲስ game ኦች ሆን ለምሳሌ እ፣ fire crash የሚባለው አሪፍ ኔትወርክ ይፈልጋል አዎ፣ okay ይቺም quality ዋ ይቺ penalty ዋን ስትመታ እያየኋት ነው ትንሽ ተጫዋቹ አዎ።
ምናሆነ እንትን የሆነ blurred ነገር ነው blurred ነገር አለው አ፣ ትንሽ ኩ- ምናልባት quality ሊሆን ይችላል እንጂ ከ system ኡ አይደለም እሺ እስኪ router ኡን እያስነሳችሁ ምናምን ሞክሩት ሌላ ጊዜ stuck ካረገ ከዛ እሺ፣ ከዛ በላይ እኮ ለእኛ አሳውቁን እሺ እሺ።
የዛኛውን shop AnyDesk ላክልን ችግር የለም እሺ ልክልሃለሁ እሺ